መመራመር ትርጉሙ ምንድነው? ሰዎች ሰዎች ተዛዝኑ ፍጡር ያው ፍጡር ነው። መማ መማ መመራመር ትርጉሙ ምንድነው? ሰዎች ሰዎች ተዛዝኑ ፍጡር ያው ፍጡር ነው። ባንድ አይኑ ያለቅሳል ትርጉሙ ጠፍቶት የቆመበት መሬት ለማጥሎት ከንፈር መጥቶ ማዘን ጽድቅ አይሆን እርዳታ ደውልን ተዛዝረን ጨርሷን አመጣ መማ መማ መመራመር ትርጉሙ ምንድነው? ሰዎች ሰዎች ተዛዘኑ ፍጡር ያው ፍጡር ነው። መማ መማ መመራመር ትርጉሙ ምንድነው? ሰዎች ሰዎች ተዛዘኑ ፍጡር ያው ፍጡር ነው። መፈጠር ምንድነው በዚች ዓለም ላይ ብታዝኑ ምን አለ ወገን ሲሰቃይ፣ ማሰብ ተገቢ ነው ሳይበዛ መጋኛ፣ ሁሉም ሳይመረጥ ሳይሆን በሽተኛ። በአንድ አይኑ ያለቅሳል ትርጉሙ ጠፍቶት የቆመበት መሬት ጨለማ መስሎት ከንፈር